hello
hello
አረ
እንዴት ዋልክ?
ሰላም ነው?
አለሁ እግዚአብሔር ይመስገን። ከሁዳ bike manufacturing ነበር የደወልኩልክ።
እሺ ደውለህልኝ ነበር።
አዎ ደውዬ ደውዬ ለምን ስልክ አታነሱም?
አዎ ከስራ ውጪ ስለነበር የደወልከው እ፣ አላየሁትም ነበር።
እሺ። አይ እቺ ሶስት ሰው የምትጭነውን ኤሌክትሪክ ባጃጅ ዋጋዋን ለመጠየቅ ነበር።
የት አካባቢ ነክ?
እኔ ቢሾፍቱ ነኝ።
ቢሾፍቱ እ፣ አዳማ ማለት ነው።
አይ አይደለም፣ አይ ደብረ ዘይት
እሺ ግን አዳማ እንትን አለን።
አይ እኔ እኮ አሁን እ፣ branch ኡን ምናምንነቱን አይደለም የፈለኩት ዋጋውን እንድትነግሪኝ ነው።
ለምን እንደ- እንትን ነው እኛ አሁን አ- ከአዲስ አበባ ነው የደወልከው፣ አዲስ አበባ branch ማለት ነው።
አዎ እኮ እና እኛ ምንድን ነው የምናደርገው ያለውን ስለ ባጃጅ ያለውን information እንነግርሃለን። ከዛ ወደ agent ኦቹ ነው የምናስተላልፈው።
አዎ ስልክ ቁጥር ሰጥህና ከእነሱ ጋር ነው የምታወራው ዋጋ። እኛ አሁን በጅምላ ነው እንትን የምንለው። ስልክ ቁጥር ልኬ ልክ አዎ።
እ፣ እነሱን ታወራቸዋለክ። ለዛ ነው አሁን ቢሾፍቱ አዳማን ስለሚያጠቃልን ነው agent ኡ እ፣ አዳማ ያለው agent ቢሾፍቱን ያጠቃልላል።
እሺ በቃ ስልካቸውን ላኪልኝ።
የትኛውን የፈለግከው? እሺ ማን ሶስት ሰው የሚጭነው በሰላም ወይስ ስድስት ሰው?
እ? ሶስት ሰው የሚጭነውን
እሺ ስለዚህ ከእነዚህ information ኑን ባጃጆች እንዳለ ልዩነት አለው እንዴ?
ከየቶቹ?
እነዚህ normal የቤንዚል ባጃጆች አዎ በኤሌክትሪክ ነው፣ ሙሉ በሙሉ በኤሌክትሪክ ነው የሚሰራው።
ገብቶኛል። አይ እሱም ሳይሆን እ፣ ዋጋቸውም ማለት ነው።
ዋጋቸውም ልዩነት አለው። አዎ።
እሺ በቃ ስልካቸውን ላኪልኝ፣ እነሱን ደውዬ እጠይቃለሁ።
እሺ ተጨማሪ መረጃ የምሰጥክ ነገር የለም?
አይ እኔ እኮ ደጋግሜ ደጋግሜ እንትን ብያለሁ።
አይተዋል?
መረጃውን ግን አዎ እሺ ዋጋ ስትባሉ ወደ ሌላ ሁሉም ጋር ሲደወል ወደ ሌላ ነው የሚያገናኙ።
አይ በቃ አሁን የምልክልክ ዋጋውን ይነግሮሃል።
እሺ እሺ በቃ እሺ።
እሺ
አቤት ማለት ነው። እ።
መልካም አይ ቀን።
በጀርባ አይደል የሚሄደው መናኸሪያ ነው።